Hello Hello፣ ጤና ይስጥልን። አብሮሽ ኖት? ሰላም ነው?
አለሁ።
እ ከ WePlus Solution ነበረ ምደውልልህ እሺ እና አ፣ company ያችን አንድ app develop አድርጓል እና app ኡ ላይ ከሀምሳ በላይ service ኦች አሉት። ከነዛ መካከል አንዱ የእርሶ service ነው እና ኦንላይን ግብይት ማለት ነው እና ምንም አይነት ክፍያ እናስከፍልም። አሁን register እያደረግን ነበረ እና እንዲመዘገቡ ነበረ። app ኡን ስለ app ኡ ሙሉ መረጃ ከፈለጉ በ link እ፣ ወይም ከ App Store ከ App Store WePlus Solution የሚለውን አውርደው ማየትም ይችላሉ። ለመመዝገብም text text link ኡን text ላርግልህ።
normal የ app ኡ ስም ነች።
እሺ text ላርግልሽ። WePlus Solution
እሺ WePlus Solution ካልሆነም text link ኡን text እናደርግልዎታለን።
እሺ እሺ እናመሰግናለን። እሺ።
እሺ